ሄሎ ሄሎ ሰላም ጤና ይስጥልን።
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ቤስት ቤት ነው።
እ፣ ደህና ነው እህት እህት እ፣ ቤስት ቢት ገንዘብ ከሲቢር ኢብር ልኬ ወደ ቻባ ወደ ቤስት ቢት ሳስገባ አልገባልኝም። መቶ ብር ዲፖዚት ነው ድሮ ዲፖዚት
deposit deposit አዎ።
text ኡ ላክልም ቴሌግራም ላይ ላክልኝ።
እ?
ቴሌግራም ላይ message ኡ ላክልም የቴሌግራም message ኡ
በምን ላክ? በ- በዚህ ቁጥር ነው ቴሌግራም አይ የምትጠቀሙ?
አይደለም ስልክ ያዝ ልንገርህ 0903
አየ፣ ቆይ፣ ዜሮ ዘጠኝ 03
ዜሮ ዘጠኝ ዜሮ ሶስት 44 37 47 አርባ አራት
37 47
ሰላሳ ሰባት አርባ አራት አዎ አዎ አየ
እሺ